hello ሰላም ነው hello ከቤት ቤት ነበር ምደውልልሽ።
እሺ ምንልሽ?
chat ላይ እ፣ ጽፈንላችሁ ነበር በጣም ሶስት ቀን አራት ቀን ግን ምንም እየመለሳችሁ አይደለም። ስልክ ልንገርሽ
የትኛው የትኛውን ነበር?
ዜሮ ዘጠኝ ሰላሳ ስምንት
እሺ ሰላሳ ሶስት
አቢሲኒያ ባንክ
አዎ አዎ አስራ አንድ አስራ አንድ የሚለው ማለት ነው።
አ፣ በጣም ብዙ transaction ያለው እና customer በጣም እየደወለ ስለሆነ አንድ ቺ እንድታስተካክሉልኝ ነበረ።
እሺ ችግር የለውም። ወረድ ለፋይናንሶች ስላሳወቅናቸው ይሰራል። እሺ ዛሬ አደራ በእናትሽ እየደወለ ነው በጣም እና ከባለፈው ጀምሮ ስለነበረ ደግሞ ያው ማስተናገድ አለብን።
እሺ እሺ፣ ችግር